ጤና ይስጥልኝ። የት ነው ቢሮአችሁ?
ምን ነበር አባት? ምን አይነት መኪና?
መኪና ከባንክ ጋር የሚል ማስታወቂያ አይቼ ነው።
ምን አለ?
መኪና ከባንክ ጋር የሚል ማስታወቂያ
አዎ እኮ ሁሉም መኪኖቻችን ከባንክ ጋር እያያዛሉ።
እሺ፣ የት ነው እኮ ቢሮአችሁ? የት ነው እኮ?
እኛ የምንገኘው መስቀል እና ፓስታ ነው የምንገኘው።
መስቀል አደባባይ ምኑ ጋር
እ ናዝራ ሆቴልን ያውቁታል?
እ ናዝራ ሆቴልን ያውቁታል?
አዎ አዎ ናዝራ ሆቴልን ትንሽ ወደ ላይ ሲሄዱ U-turn አለ አይደል?
አዎ በስተቀኝ በኩል ሲገቡ አፖሊስ ሞተር የሚል አለ አፖሊስ ሞተር በአፖሊስ ሞተር ትክክል ሲገቡ ማሊበባ ውስጥ እንገኛለን።
ኦ፣ በናዝራ መ- ሆቴል መደዳ ነው
ያን ወደ ላይ ትንሽ ሲሄዱ U-turn አለ አባት
አለ። አዎ።
በስተቀኝ በኩል ሲገቡ አፍሮሊንክ ሞተር የሚል አለ። አፍሮሊንክ ሞተር የመኪና መሸጫ እ፣ አዎ፣ እሺ፣ በሱ ሬክላም በሱ ሬክላም ትክክል ሲገቡ ማሊባባዎች ሬክላማችን ይታያል።
እሺ። አመሰግናለሁ። ነው እኛም እናመሰግናለን አባት።